ሄሎ ጤና ይስጥልኝ ቤተሰቤት ራሄል ነኝ። ባኮ የምንረዳው አይ ለኔ ሱቅ ምናምን ምናምን ገንዘቡ ሲወጣ ላይ ወደ ቴሌ ብር ምናምን አላስገባም። ወደ ትዊተር ና ምናምን
ይዞ አድርገህ ነው።
ስድ ምናምን
እሺ ከአንዴ ዲቦ ዲቦራ ጤና ቤተሰቤት ሄሎ ሄሎ ሄሎ አቤት አቤት አሁን ይሰማኛል። ይቆራረጣል ትንሽ ድምጽ።
አይ ግን ውትድሮ ና ምናምን ወደ ቴሌ ብር ምናምን አላስገባም።
እሺ ደውለህልን ነበር እንዴ?
አዎ በቃ እሺ፣ እንደዛ ከሆነ አሳውቀንላችኋል። እሺ የው- ያንተ ብቻ ሳይሆን የሁሉም ስለሆነ ሌት የሆነብን አይ ትን- ትንሽ ጠብቀን አሳውቀናል። እሺ ይገባል።
እስኪ ይሄ ነው ቁጥሩ እ ይሄ ነው ቁጥር ሰ እሺ አሁን የደወልክበት እሺ፣ በቃ ይገባል። እሺ ትንሽ ጠብቀን